አንተ መምጣት አልነበረብህም።
ሁለቱም መምጣት አልነበረብህም።
ሄሎ ሄሎ፣ አቤት፣ ሰላም ነው እናት?
ሰላም እግዚአብሔር ይመስገን።
ቦታ ነ- ይኖራል እንዴ? ነገ
ምን አሉኝ?
ቦታ ይኖራል እንዴ?
የምን ቦታ?
እ፣ እንትን ኮ- ኮ- ኮሜዲያን ነበረ እዛ ኮሜ- እንትን ነበረ ፕሮግራም ነበረ።
standup comedy ነው።
እ እ እ፣ አሁን ላይ የለም። ያለፈው ቅዳሜ ነበር፣ በአሁኑ የለም።
ያለፈው ነበረ።
አዎ አዎ። እሺ፣ እናመሰግናለን።